ጤና ይስጥልኝ። ስፖርት ዋኮም ምን ልርዳዎት
okay
እንትን ነበረ ትናንት አንድ ጨዋታ አሸንፌ ነበር እሺ
እና በአንበሳ HelloCash withdraw አዝዤው እስካሁን ድረስ አልገባም። ቆየ ጠዋት አካባቢ ነው withdraw ያደረኩት።
እሺ withdraw ሲያደርጉ transaction ላይ successful የሚል አለ አይደለ?
yeah አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን። ስልክ የቴሌግራም ስልካችን አሃ፣ website ኣችን ላይ የጥያቄ ምልክቷ ጋር የቴሌግራም ምልክት አለች። እሷ ጋር ሲነኳት okay ያመጣል።
አገኘዋለሁ አገኘዋለሁ እንትኑ yeah፣ ከዛ ወጥቻለሁ። አሁን screenshot አላረኩትም።
ችግር የለውም። transaction history ውስጥ ሲገቡ ያመጣሉታል።
okay transaction history ውስጥ አገኘዋለሁ።
አዎ እሺ እሺ thank እሺ